ሰላም ጤና ይስጥልኝ ብትይ
ጤና ይስጥልኝማ ትናንትናም ወደ ሰፊ እንትን ብዬ ዲፖዚት እሺ
አልተመለሰልኝም። ዛሬም ሞልቼ አልተመለሰልኝም።
እሺ መሴጁ ልካኸዋል ቴሌግራም ላይ ልክ ያለው መልስ እየሰጣችሁኝ አይደለም።
እሺ ማነው ስምህ ይቅርታ ቴሌግራም ላይ ኤርሚያስ
ስንት ብር ነው
የአሁኑ መቶ ብር የትናንት ነው የትናንትናው አንድ ሀምሳ አንድ ሰማንያ ሀምሳውን ተጫውተህበታል አላችሁ። ኦኬ ችግር የለውም ሰማንያውን እናስተላልፋለን ተብሎ ነበር። እስካሁን አልገባም።
በቃ እሺ ስልክህን ስጠኝ ቤስት ቤት
ሀያ ዘጠኝ ሀያ ዘጠኝ አስራ አምስት እሺ ሀምሳ ዘጠኝ አስር
የሲቢዩስ ይሄ ራሱ ነው
አ
በቃ እሺ ለቻፓል አሳውቅልህና ቴሌግራም ላይ መልስልሃለሁ
እሺ ከቻልክ ቶሎ በይ እሺ።
እሺ እሺ አባ